Hello ጤና ይስጥልኝ ቤስት ቤት ሰላም ነዋል?
እግዚአብሔር ይመስገን። እና
አለን በአስር ቤዝ ዜሮ ዘጠኝ ሀያ ሁለት ሰባ ስምንት ዘጠና አምስት አስር በሚለው ስልክ ላይ እሺ
እየተጫወትኩ ነበር ቀደም።
እሺ ከዛ አምስት መቶ ብር አስገብቼ እ ብሩን አልከፈለኝ። እንደውም password ምናምን አለኝ። እንደገና ባንክ አስገባ ምናምን አለኝ።
አምስት መቶ ብር deposit አድርገህ ነው አዎ አድርጌ ነበር ግን ከ CBE ነው አላወጥ እ ከ CBE ብር ነው አይደለም በቴሌ ብር ነው ከቴሌ ብር ነው። እሺ ቤስት ቤት ቁጥርህን ንገረኝ አንዴ።
እ እ ቤስት ቤት ቁጥርህን ንገረኝ።
የቤስት ቤት ቁጥር ልንገርሽ?
አዎ እሺ አንዴ አትዝጊውና እሺ ልንገርሽ።
ካለው እሺ የቤስት ቤት ቁጥሬ የ- ነ- ነክፈት እሺ፣ የቤስት ቤት ቁጥሬ እሺ
እ፣ አስራ ሁለት ዘጠኝ?
ሰላሳ hello አቤት አስራ- አስራ ሁለት ሰላሳ አራት
እ ቤት register ያደረገበትን ስልክ ቁጥር ነው የምትነግረኝ አባ አዎ አዎ ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ይሄ አሁን የደወልኩብሽ የደወልኩልሽ ስልክ
የቤስት ቤት ቁጥሩ የዚህ አሁን የደወልክበት ነው አይደለም ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት ሰባ ስምንት ሰባ ስምንት ዘጠና አምስት አስር ዘጠና አምስት አስር እስኪ ለማንኛውም እ
ማለት በሁለቱም ሲም ነው። አንዱ ቀፎስት ያለው አይልሃለሁ፣ ችግር የለውም። በሁለቱም እሺ፣ አይልሃለሁ።
አንዱ በመጀመሪያ ጊዜ- በሁለቱም እይልኝና እሺ አይልሃለሁ። መቼ ነበረ እዙ ያደረከው? ዛሬ ነው?
አሁን አሁን ቅርብ ጊዜ አሁን ነው?
አዎ። ግን ተመልሶ እኮ password ምናምን ጠይቀኝም ስልክ የራሱ ማለት ነው ስንት ብር ነው?
update አድርገው ምናምን አለኝ። እንትኑ
Okay፣ password ረስተህ ይሆናል። አዎ።
አልረሳውም ለመሰለሽ እሺ።
እዛው ላይ login ስለው ራሱ እንትን ስላለው እህ ይበልስልኝ ነበር። አሁን ግን እ፣ እንትን አደረገኝ እህ እሺ።
ጠየቀኝ።
withdraw ነበረ?
እ፣ አምስት መቶ ብር withdraw ነው ያልከኝ አይደለ?
እ፣ እ፣ እ፣
withdraw ነው አዎ።
ያልከኝ አይደለ?
አዎ አስገብቼ በዛው ቀረብኝ።
እሺ።
አልከፈለኝም።
በዚህ እ?
ቁጥር- በዚህ ቁጥር የለ- በዚህ ቁጥር withdraw ዛሬ አላ- ዛሬና ትላንትና አላደረክም እና እ።
ሌላ ቁጥር ደግሞ ንገረኝ። ሁለተኛ አለ ያልከውን ዜሮ ዘጠኝ አስራ ሁለት አስራ ሁለት
ሰማንያ አምስት ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስድስት ሀምሳ ስድስት እ፣ እሺ፣ ጠብቀኝ አንዴ።
እሺ። አይ፣ withdraw ነው እርግጠኛ ነህ?
አዎ እርግጠኛ ነኝ በጣም አሁን ነው እኮ አስገብቼ ይኸው ከአንድ ሰዓት በፊት አይሆንም በቴሌግራም እነሱን አናግሬ ነው በሁለቱም ቁጥር withdraw ዛሬና ትላንትና ወደ ራሴ አይደለም እኮ እሺ እኔ ከቴሌ ብር ላይ ወደ ቤስት ቤት ብር ወደ ቤስት ቤት ሳ- ሳሳልፍ ነው እኮ እንደዛ ከሆነማ እንትን ነዋ deposit ነዋ።
አዎ deposit ላይ ማለት ነው
እሺ ከቴሌ ብር ወደ ቤስት ቤት account አይደለ?
አዎ ወደ account ኤ አምስት መቶ ብር ነው አምስት መቶ ብር ነው
balanced ሆኗል እኮ ገብቷል።
እ እ?
አሁን በነገርከኝ ቁጥር በየትኛው በአስራ ሁለቱ አዎ አሁን በነገርከኝ ማለት ነው እ፣ balanced ነው የሚለው ገብቷል።
ገብቷል ግን ለምንድን ነው ታዲያ account ኤን አልከፍት ያለኝ ባለፈውም እኮ እንደዚህ ሁለት መቶ ብር እንትን ብሎኝ አለ አልደወልኩም አለ ይኸው እንትኑ ላይ ራሱ ያየሁት ነው። አሁን አ፣ deposit ያደረከው account ውስጥ አምስት መቶ ብር አለ።
እሺ እንዴት ነው መክፈት የምችለው? Password ምናምን እኮ እንደገና ጠይቀኝ።
Password እንደገና ጠይቀው ነው አዎ
እኮ ሲመስለኝ password ረስተህ ስለሚችል ማለት ነው።
እ፣ Forget password የምትለዋን አንዴ click አርጋትና እ፣ ሌላ password በ SMS ይላክልሃል።
SMS ይላክልኛል። እሺ አዎ ከዛ በኋላ reset ማድረግ ትችላለህ። የራስን password ማስገባት ትችላለህ። Temporary password ነው የሚልክልህ።
እ፣ እ፣ ምንድን ነው የሚልክልኝ?
Password ይልክልህና እ፣ በዛ የቤስት ቤቱን በከፈትክበት ቁጥር ማለት ነው እ፣ የሚልክልህ።
እ፣ ከዛ አይነት password አስገብተህ መክፈት ትችላለህ። ከዛ ገብተህ ራስ reset ማድረግ ትችላለህ password ህን ነው የምልህ።
እሺ እናት እሺ ደጋግመህ ደግሞ እንዳትሞክረው። በጣም ደጋግመህ forget forget ካልከው ላይልክልህ ይችላል።
ብዙ ጊዜ ሞክሬዋለሁ። ስለዚያ rest ላድርግና ከሰዓታት በኋላ ልሞክረው።
Refresh አድርገውና እ።
አንድ አምስት ደቂቃ ምናምን ጠብቅ።
እሺ፣ Click በለው forget በለውና ጠብቀው እስኪልክልህ።
እሺ፣ እሺ እሺ አመሰግናለሁ።
እናት፣ አመሰግናለሁ።
እሺ እሺ